Hello Hello፣ ጤና ይስጥልኝ።
ደህና፣ እግዚአብሔር ይመስገን።
ከ ChipChip ነበር የምንደውልሎት።
ወይ እንዴት ዋላችሁ?
ሰላም፣ እንዴት ዋሉ?
አለ እግዚአብሔር ይመስገን። ወይ broccoli ን order አድርገው አናክልም ነበር warehouse እጥረት ስላልተፈጸመን አዎ፣ ለነገ እንላክልዎት። ነገ መረጃ አዎ፣ ነገ አዎ፣ ከስድስት በፊት አዎ።
አዎ፣ ይቻላል።
እሺ፣ የት ነው location ኑ?
እዮር እዩ። እሺ፣ ቸርቸር እዮር። እም፣ እሺ፣ ነገ እንልክልዎታለን። መልካም ምሽት።
እሺ፣ እሺ፣ thank you